ጤና ይስጥልኝ አባ
ምን አለ ጨረታ ይወጣለ እንዴ?
የምን ጨረታ አባት?
በደረቅ ጭነት ትራንስፖርት
ይወጣ የለ ምን ፈልገው ነው?
አይ ጨረታ ኤጀንት ነኝ። ጨረታ ካለ አላገኝም። በምንድን ላይ ማግኘት እችላለሁ?
እኮ ዱድ እ
እ? ስልክ ቁጥር ምናምን አላገኝም።
መርካቶ dot com እንደስተውት እሺ፣ ስልካቸውን እሺ፣ ያዙ እሺ፣ 0911
0911 20
እ 34 71
እ 09
11 እ 20
34 71 ወይም 0930
ማለት 0911 20 34 71 ላይ ሌላ ልስጦት ተቀያሪ ቡድን ጋር ካልሰራለሁ 0930 እሺ
10
10 54 54 37
37 አመሰግናለሁ። በጣም thank you።
እሺ እኛም እናመሰግናለን።
የትኛው ቁጠባ